ሄሎ ጤና ይስጥልኝ ምን ልታዘዝ ቴሌቪዥን ሄሎ ሄሎ ሄሎ ጤና ይስጥልኝ
ሄሎ እንደገና
ቆይ አንድ የመስመር ላይ ጠብቁኝ እሺ እ? ሄሎ
ሄሎ ሄሎ ጤና ይስጥልኝ ነፂ ሄደች እንዴ
ሄሎ ነው ይቶ
መስመሩ ስለተያዘ ነው ትንሽ ቆይቶ ይደውሉ እሺ ኦሮምኛ